አትሌት ሽልማቱ
ብዙ እኮ የቆዩ hello hello፣
አቤት ሰላም ነው ሰላም እንዴት ነህ?
እ፣ መረጃ ልጠይቅ ነበር ይቅርታ እሺ፣ ችግር የለውም።
እ፣ ቲኬት ቆርጠን ነበርና እሺ፣ እ፣ እቃ ልንወስድ ነበር እቃው ምጣድ ነው
እሺ፣ የእንጀራ ምጣድ ማለት ነው እሺ።
የኤሌክትሪክ እና እሱን እ፣ ልንወስድ ብለን ይፈቀዳላ መውሰድ እንችላለን ምንድን ነው የሚያደርገው እ?
እ? በሻንጣ አድርገን
እኮ ገባኝ። አሁን ይሄ የላይኛው ብቻ ነው የሚወሰደው የላይኛው ብቻ የሚወሰደው እኮ። አይ ነው የስረኛው ብረቱ ረጅም ከሆነ አይ እሱ ብረቱ ረጅሙ አይሄድም ቋሚው ማስቀመጫው አይሄድ- አይሄድም እሱ እሺ። ስለዚህ ያኛው ከላይ ያለው እሱ ታሽጎ ይሄ ከሻንጣ የማይበልጥ ከሆነ የሻንጣ size የማይበልጥ ከሆነ መሄድ ይችላል።
ሻንጣው መዘጋት አለበት ነው የሻንጣ size ማይበልጥም ማለት
አዎ አዎ።
እና በምን ነው የሚታሸገው ዝም ብሎ ሻንጣ ውስጥ መግባት አይችልም እ እ ዝም ብሎ ሻንጣ ውስጥ መግባት አይችልም በምን ነው የሚታሸገው እ፣ በእንትን በፕላስተር እዛው ውስጥ ማሳሸግ ትችላላችሁ። የሚሄድላችሁ አይነት ከሆነ ወይ በፕላስቲክ አዎ፣ በፕላስተር ረጅም ፕላስተር አለ እዛ የሚታሸግበት airport ላይ።
እሺ ስለዚህ እዛ ሻ- አሳሽግን በሻንጣ ሆኖ መሄድ ይችላል ይችላል። አዎ እሺ እና ደግሞ size ኡ ግን እንዳልኳችሁ ነው። ከ total dimension ኡ ከመቶ ሀምሳ ስምንት ሴንቲሜትር መብለጥ የለበትም።
መቶ ሀምሳ ስምንት ሴንቲሜትር አዎ በቃ normal ኦች ሻንጣ እንትን ከዛ መብለጥ የለበትም።
እሺ እና እንትን እ፣ ምን ነበረ ለኪሎ ስንት ብር ነው
በኪሎ